hello ጤና ቤት
hello hello
ወዲያውም ብር ነበረ ውስጡ መቶ ምናምን ብር ጠፋ። ዝም ብለሽ እንደገባ ይታወቀኝ አላወጣሁትም። ምንም አላ በዚህ ቁጥር ነው አዎ እስኪ check ላድርግልህ። በ voucher አንተ ነው ያወጣኸው?
አዎ በ voucher ነው ያወጣው።
እሺ ዜሮ ዘጠኝ አርባ ሶስት
ያረሱ ዘጠና ሁለት ሀያ ስምንት አስራ አምስት ቁጥር ላይ ገብቷል መቶ ብር። ቁጥሩን ይዘሃል? አርባ ሶስት ዘጠና ሁለት
ለፍት ነው ማለት ነው እም እም።
لفظ الموضوع بريد قرب كان كان تجي كان قل كان من تليفون ممكن تعرف أربعة አርባ ሶስት ዘጠና ሁለት أربعة فوز أنا ولد ሀያ ስምንት አስራ አምስት
سمنت አስራ አምስት سمسم ديتنا ما سر زي جبا በቮቸር ነው የተወሰደው ከአንተ ቁጥር ላይ ወደዚህ ቁጥር አታውቀውም። ይሄን ቁጥር
ملاكم ملاكم በቃ በ- ይሄ ቁጥር ነው የወሰደው። እሺ እሺ፣ መልካም እሺ። ስለደወልክ أنا እናመሰግናለን።
ملص أنا ملص أشتنا جن አይ እኔ አልችልም። እሱ ላይ ገብተዋል ኦልሬዲ። አሁን የነገርኩህ ቁጥር ላይ ስለገባ መመለስ የሚችለው እሱ ብቻ ነው።
እንዴት እንደዚህ ግን ይወሰዳል?
አካውንትን የሚያውቃለ ስልክን የሚጠቀም ሰው ነው ሊወስድ የሚችለው። ፓስወርድን የሚያውቅ ሰው
እንትኑን የቤስት ቤትን ፓስወርድ አዎ፣ የ Best Bet password የሚያውቅ ሰው ነው ሊወስድ የሚችለው። እሺ፣ መልካም ምሽት። እሺ።
ሚቀንስ